Hello ሰላም ነኝ። አይሰማም
ሰላም አልሰምን ነበር ወይ እ- ነበር?
order ነበር ቆንጆ ነበር ስልሳ አንድ ሰማንያ ስምንት ስልሳ አንድ ሰማንያ ስምንት ምንድን ነበር?
የሞተረኛ order ነው ተብዬ ነበር የሄድኩት። ምግብ ቤት ሲሄድ እንደሌለን ነግረውናል ይላሉ። የነገረኝ ሰው የለም።
ምንም አልተሰራ እ፣ ነው እ- ወይስ ካልተሰራ?
የለ- የለንም እ፣ ሲደውሉ እንደሌለን ነግረናል አለች።
ኦኬ ምግቡ የለም፣ የታዘዘው ነገር የለም፣ አዎ፣ ሬስቶራንት የላቸው።
አዎ።
በቃ አንዴ ቼክ አድርጌ ቆይ አንዴ እስቲ ካል ቆይ ጸጋ እስቲ ነው አዎ ካንስል ነው ኦርደሩ።
አ- አሁን ነው አሁን ነው ካንስል የሆነው።
ኦኬ አልነገሩህም ነበር?
አሁን ነገ እኔ ከዛ እንደ ምግብ ቤቶች ወደ ኋላ ደውሎ እንዲነግሯቸው ምናምን አድርጌ ነው እና አልተነገረኝም ነበር።
ቀሽ ወይ በጣም ይቅርታ ጸጋ።
እሷ
እሺ ቻው። ሄሎ ድንሳ